hello አቤት ሰላም ጤና ይስጥልኝ ቤት ቤት ከዳር ነኝ እባክዎ ምን ልርዳዎ እሺ hello
ቤተሰብ አቤት?
የኳስ እንትን ለማወቅ ስለፈለገ ነበረ እና ልጅ እሺ ምንድን ነበረ ሄሎ ሄሎ